ጤና ይስጥልኝ ደመረች ተቋረጠ። እሺ ደንበኛችን ለሚመለከተው አካል እንደተላለፈ ማየት ይችላል። ግን ባለሙያዎቹ እንደጨረሱ አላሳወቁንም። ልክ በጨረሱ ሰዓት ያሳውቁናል፣ እኛ መልሰን እነግራችኋለን።
እናንተ መለሰ
ገና አልተመለሰም፣ ግን ባለሙያዎቹ እየሰሩ ነው። በእርሶ ጉዳይ እየሰሩ ነው።
እ
ልክ እነሱ እንደጨረሱ ያሳውቁናል። ወይ ወጪም ከሆነ ወጪ የምን እያደረ- ወጪም እያደረጉ ከሆነ
እ ብሩ ወደ ቴሌብር እንዲገባ ወይ ደግሞ ወደ account ኡ ወደ የሚጫወቱበት site እንዲገባ ያደርጋሉ።
ምጬ ነው መለስ
በዚህ ሰዓትና በዚህ ቀን ማለት እኛ አንችልም። እነሱ ሲጨርሱ ነው የሚያሳውቁን።
እ ግን በአሁኑ አይችልም። ግን ዛሬ ስምንት ቀን ነው አለው ነበረ እኮ ደወለልኩ።
ከዚህ በፊት አን- አስመዝግበዋል። ልክ ነው፣ ልክ ነው። ስለዚህ ዛሬ መልሰው ስለደወሉ ድ- ደግሜ ስሙትን አስተላልፍሎታለሁ።
እኮ በጣም ቆየ። ስምንት ቀን እኮ ቆየ። ሌላ እኮ ሌላ በጣም ይቅርታ ደንበኛችን ስለመግሏላቱ ይቅርታ እንጠይቃለን።
ነበረ እኮ ከሶስት ሰዓት ደወለልኩ። ግን በኋላ መለሳለሁ ከስድስት ሰዓት ምናምን እም።
አሁን አልመለስም። ምንድን ነው እንደዛ ያለው?
አዎ ሰዓቱን እኛ አናቀው ሰዓቱን አናቀው፣ ግን ዛሬ ደግሞ ስለደወሉ ድጋሜ ስሙትን አስተላልፍሎታለሁ።
ነገ እኮ ከነገ ወዲያን እኮ አስር ቀን እኮ ሞላ። አስር ቀን እኮ ስለ እንደዛ ይሻላል።
በጣም ይቅርታ ደንበኛችን ስለመግሏሏቱ በፍጥነት ለመስራት እንሞክራለን።
ሞክረዋል።
እሺ እናመሰግናለን ስለተረዱ። ሌላ የሚጠይቁኝ ጥያቄ አለ?
የለም
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉ ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ቀን ይሁን ይሁንልዎት።